ሄሎ ጤና ይስጥልኝ ምን ትሰራለህ?
ሄሎ ሄሎ ድራይቨር ረመዳን አክመል ነበር።
ረመዳን እሺ ማታስተካክሉ እኮ ነው አናስተካክልም አትሉም እንዴ?
ረመዳን ልክ ስለሆነ እኮ ነው።
እንዴት ነው ቀጭ ዘጠና ስድስት ላይ አይደለ?
አ ሽሮ ሜዳና እንዴት ቀጨኔ መድኃኒዓለም እኩል ሊሆን ይችላል?
ከስድስት ኪሎ እኮ ነው ያዝከው።
እኩል ሶስት ነጥብ ሁለት ኪሎ ሜትር እኮ ነው። እንዴት ነው ልክ አይ እኔ በመነሻ ሊሆን ከምግብ ይችላል?
ቤ- ከምግብ ቤቱ ፒንሳ አይለ ያሳየኝ ሁለት ነጥብ አንድ ነው ያሰበልህ ደግሞ እንደ ሀምሳ አምስት ነው። ለዛ ነው እሺ ረመዳን በሁለቱም አየሁልህ ለውጥ የለውም።
የዝ-
የእውነት የምሬ ነው። አንድ ነጥብ በቃ እሺ።
ሰባት ሁላ አለው ማለት ነው እንጂ አይቼዋለሁ ስላላየሁት ኧረ አይደለም እ
በቃ እሺ እሺ እሺ እሺ ረመዳን